software software engineer
ጤና ይስጥልን ማሊ ባባ ጤና ይስጥልን እግዚአብሔር ይመስገን።
ምን ለጣሁት አባት
አንድ መኪና ይዤ ነው እናንተ ጋር እሺ ምን አይነት ኮሮላ ሁለት ሰባት የሚል አለን አባት
ይሄ ኮድ ሶስት የተባለው ዋጋው ስንት ነው?
ካኪ color ኡ ነው ካኪ ዋው
ሁለት ነጥብ ስምንት
በ manual አላት
አዎ manual ነው manual እና አውቶማቲክ አለን
manual ኡ በስንት አላት?
ሁለት ነጥብ manual ሁለት ሺህ ሶስት አለን ሁለት ሚሊዮን ሶስት መቶ ሀምሳ ሺህ ብር
አይ ሁለት ሰባት manual
ሁለት ሰባት እሺ ላጣራና ልደውልልዎት
እሺ
እሺ